ስልክ ጄሲ የበራ ነው ጃማ ከልባ ኮምለደው
አሁን ደውዬ ነበረና እንትን በባህሬን በባህሬን ነው የምፈልገው ትራንዚቱ ወደ ወደ ኳታር
በባህሬን
ከብ- አዎ በባህሬን አድርጎ ወደ ኳታር ማለት ነው ትራንዚት።
ኦኬ እሺ፣ አንድ ደቂቃ
እሺ
ወደ ኳታር በባህሬን የለም ግን የለም አዎ
ለመች ነው ያለው?
ምን አሉኝ? ይቅርታ
እ? ለመች ነው ያለው?
ለመች ነው ያለው?
እ በሌላ ቀን ቀይሬ ሌሎት አንድ ደቂቃ ይጠብቃል።
እሺ
ይቅርታ መስመር ላይ ስላስጠበኩት።
ችግር የለውም። ኧረ ትራንዚት ግን ያለው ካይሮ፣ ግብጽ ካይሮ፣ ሳውዲ ሪያድ፣ ከዛ ጅዳ፣ ናይሮቢ ኬንያ፣ መስካት ኦማን ነው እና ዱባይ ነው።
እሺ በባህሬን የለም።
ቅናሽ በባህሬን የለም። እሺ ቅናሽ የምትለው ቅናሽ ለአርብ በግብፁ አለ 45982
ኦኬ ከዛ ይቀንሳል።
okay። ከዛ ውጭ የለም ማለት ነው። በባህሬን የለም ጭራሽ።
በባህሬን የለም።
okay እሺ፣ ሻባት እሺ፣ thank you ሌላ እናመሰግናለን ስለደወሉ።
አመሰግናለሁ።